केला केला હવે क्या बिजनेस करें लिविंग
ጋርደን የቴሌዊን አገልግሎቱን ለማቋረጥ ነበረ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱ ብቻ
ዘጠኝ ሰማንያ አምስት ላይ ደውሎ አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይቻል
አይ፣